ጤና ይስጥልኝ። hello hello ጤና ይስጥልኝ።
አብሬት እ፣ አምቡላንስ ፈልገን ነበር እሺ፣ ከየት ነበር እ?
ከየት ነበር?
እ፣ ዘውዲቱ ነው እ፣ ወደ ውዳሴ ዶክተሩ የሚገቡ ስምንት ሰዓት ነው። ለስምንት ሰዓት ወረፋ ለማስያዝ ነበር።
ሰዓት ሲደርስ እ፣ መልሰው ይደውሉልን። ምክንያቱም emergency ስለማይያዝ የ emergency መኪኖች አይያዝም በቀጠሮ።
okay እያዝን አዎ፣ ልክ ሲደርስ አካባቢ እሺ፣ ይደውሉ።
ሰዓቱ ሲደርስ እሺ፣ አዎ፣ አዎ፣ አዎ።
እሺ፣ እሺ፣ አመሰግናለሁ።